ሄሎ ሄሎ
አቤት።
ሄሎ፣ ጤና ይስጥልኝ። ክሊኒስቶ ነው?
እህ አሁን ደውለው ነበር ሰማንያ አምስት ሰማንያ ስምንት ላይ
አ ኤ ሜሴጅ ገብቼው ነው። ሜሴጅ ሚሴጅ
አዎ ኮን ኦኬ።
አፋ- አፋኒ ኦሮ አማርፈም ደፎ ሜሴጅ የሚያገራነን ያለ እሺ፣ አማርኛ አይችሉም ወይ ደግሞ አማርኛ የሚችል ሰው አጠገቦት የለም?
አዎ አማርኛ አችልም።
እሺ፣ የአክሲዮን ሽያጭ ነው የገባሉት ቴክስት። አ- የአክሲዮን ሽያጭ ነው የገባሉት ቴክስት የፍሊንስቶ ነው።
እሺ በእንግሊዝኛ ስቴንጀር
ምን አሉኝ?